ሰላም ሳንትነው ቢስቱ ቤት ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ምን ነበር?
ደህና ሰላም ናችሁ?
እግዚአብሔር ይመስገን።
እንድን ጋሽ አውድ ፈልጌ ነበር እንድትልኩልኝ።
ማለት ጫወታው እስከ ዛሬ ነጭ ነው፣ ሁሉም አልበራም፣ አረንጓዴ።
እሺ ንገረኝ፣ በወረቀት ከሆነ ካሸር ኮዱን ንገረኝ።
ጋሸር ኮዱ ነው አዎ፣ እሱ ንገረኝ።
መቶ ስድስት
አንዴ። እሺ፣ እሺ ንገረኝ። መቶ ስድስት አርባ አንድ እሺ፣
ሰማንያ እሺ፣ ሶስት
እሺ።
አዎ
ይኸው አሁን አብርቶልሃል። ያው እሺ፣ ሁለት game ወድቆብሃል።
እ ሁለት game ወድቆብሃል።
እሺ፣ እሺ check ላድርገው።
lost ነው። እሺ፣ አዎ lost ነው። አንዱ ደግሞ እንትን ነው ያላበራልህ፣ አዎ postponed ስለሆነ ነው።
አዎ፣ እንደዛ ነው።
አዎ ለዛ ነው። ግን ሁለት game lost አለ።
እሺ፣ እሺ፣ እሺ